ነው። ጤና ይስጥልኝ።
ይስጥልን። ዋሽንግተን አዎ እንትን አሁን ደውዬ ነበር። እንትኑን በቴሌግራም refer ኡን ማሳየት ፈልጌ ነበር እና ምንም እንትን refer ነበረ MRI
prescription ኡን ነው የታዘዘልዎትን ነው ማሳየት የፈለጉት ወይ?
አዎ አዎ።
እሺ
ቴሌግራም እንትን አላችሁ እንዴ?
እሺ ልስጦት የቴሌግራም ቁጥር
እሺ
ዜሮ ዘጠኝ አ ሰላሳ ዘጠኝ
እሺ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሶስት ጊዜ እሺ በሱ አንስተው ፎቶ ይላል።
እሺ